hello ጤና ይስጥልን በሽታ ቤት
ጤና ይስጥልኝ አለ ሰላም ነው?
አሉ እግዚአብሔር ይመስገን። እንትን እሺ እ ማታ ስምንት ሺህ ምናምን ብር ነበረኝ agent ነኝ ቤት ቤት እና እሺ
ጠዋት ደግሞ አራት ሺህ ምናምን ብር ሆኗል። ብሩ ተቆርጦ ተቀንሷል።
okay እንዴት ነው የተቀነሰው?
እ?
እንትን ነው balance ላይ በ- ማለት ነው እ virtual ነው?
አዎ ፉ- football የኳሱ
የኳሱ okay የእንትኑ የ agent ኡ ምናምን ነው?
አዎ አዎ